ሄሎ ጤና ይስጥልኝ ነው የሚያቸው ከቢጫ ኢትዮጵያ ነው ደውለው እስ እያስመዘገቡ ነበር። ተቋርጦብዎት ነው መሰለኝ።
እ ተቋርጦብዎት ነው? አሁን እያስመዘገቡ ነበረ።
አ እሺ እ ስሞት ይንገሩኝ።
የክብነሽ ብሩክ እንትኑ ንግድ ፍቃዱን ነው የኔ የእርሶ? አዎ።
አለም አለም
አለማ
ሀብተወልድ ማን አለኝ?
አለም ሀብተወልድ ሀብተ
ወልድ ሀብተ ወልድ።
አ እሺ ስልክ ቁጥር አሁን በደውልበት ልመዝግብልዎት።
አ ይቻላል።
እሺ የት አካባቢ ነው የሚገኙት?
ሐዋሳ ነው መናኸሪያ ሌዊ ጋር
ሀዋሳ የት አካባቢ?
የአሮጌ መናኸሪያ ሌዊ ሆቴል አጠገብ ሌዊ ሆቴል።
ጎን መና አሮጌ መናኸሪያ እሺ አሁን ምንድን ነበር ቅሬታው ለሚያችን?
እንትን አይ ፍሪጅ ተበላሽቶ እየሰራ አይደለም ከትናንት ጀምሮ አላቀዘቅዛሉት
አያቀዘቅዝም አለ።
አላቀዘቅ- እ፣ እሺ ለሚያቸው አሁን ቅሬታውን መዝግቤ ወደ ጥገና ባለሙያዎች አስተላልፍልዎታለሁ። ሌላ ምረዶት ነገር አለ?
እስካሁን ያለው የለም።
እሺ ለሚያችን ስለደወሉ እናመሰግናለን። ስለ አገልግሎት ያህል እናመሰግናለን። ስለ አገልግሎት ያሉት ሀሳብ አስተያየት ገምሰው ንጹህ ያስቀምጡልኝ። መልካም ቀን